ጤና ይስጥልኝ።
ሄሎ hello አቤት፣ ሰላም ነው?
እግዚአብሔር ይመስገን።
ሼክን ማግኘት ይቻላል?
እ ምን ነበር ጉዳዩ አባቴ? ለእሳቸው የግል ስልክ የለውም።
okay። አይ እንዲሁ የሆነ ነገር ማማከር ፈልጌ ነበርና እም
እሱን ማግኘት ከቻልኩ ብዬ ነበር።
ጉዳዩት ስለ በጎ አድራጎት ነው ወይስ ህይወቶቱን በአንድ የሰው ህይወት ላይ ለመጋራት ነው?
አንደኛ ምክር ከሱ እፈልጋለሁ።
እህ
ከዛ ማድረግ ማለት እሱን ባገኘውና ባ- ባዋራው በጣም ደስ ይለኛል።
ነው እሱ ግን የግል ስልክ የለውም። ያውን የቢሮ ስልክ ነው።
ሰው ስልኬን መናገር ብችል እና እሱ መደወል ይችላል?
ያው busy ስለሆነ እንደዚህ አይነት ስልኮችን እውነት ለመናገር አናስተናግድም አናስተናግድም። ወይ ስልክህን ስጠኝና
እኮ እሺ
እሺ ዜሮ ዜሮ ዘጠኝ ሰላሳ ሰላሳ ስምንት ነው ሰላሳ ሰላሳ ሶስት አዎ፣ እሺ አርባ ሰባት
አርባ ሰባት ሀያ ዘጠኝ አስራ አምስት
ሀያ ዘጠኝ አስራ አምስት
ማልደዋል ዋሲሁን እ ዋሲሁን
እሺ
ቢደውልልኝ በጣም ደስ ይለኝ ነበር።
እሺ ወንድሜ እሺ አመሰግናለሁ።